ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነሽ?
እግዚአብሔር ይመስገን።
እ፣ ኮሚዳ ቀጠሮ ለማስያዝ ነበር እንድታ ምናልባት ማግኘት የሚቻል ከሆነ ምን አሉኝ?
በአካል ለማግኘት ቀጠሮ ለማስያዝ ነበር። ለስራ ጉዳይ ፈልገን ነበር።
ኮሜዲያን እሸቱን ማግኘት የፈለጉበትን ጉዳይ በዝርዝር ለእኔ ያዝጋሉኝ እና እኔ ሪፖርት አደርግልታለሁ።
Okay፣ እሺ። ኮሚዲያን እሸቱን የፈለግንበት ምክንያት እ፣ እኔ የምደውለው ከቴክ ዘርፌ ድርጅት ነበር እና
ከዚህ ፊት ደውለውልን ነበር አይደል?
አዎ ከዚህ በፊት ደውዬልሽ ነበር እና ምናልባት እ፣ ቀጠሮ ላ- ለማስያዝ ነበር። በእናትሽ አስቸኳይ ስለሆነ አንድ ያወጣነው ቢያንስ ሀሳብ ሊወጡ ስለሚችል እንደ ሀገር የሚሰራ ድርጅት ለብዙ ተማሪዎች እ፣ የትምህርት ውጤት እንዲሻሻልም የስራ እድል እንዲያገኙ የስራ እድል ፈጠራ የሚሰራ ድርጅት ስለሆነ በጋራ እንድንሰራ ማስታወቂያ ስራዎችን በእናንተ ድርጅት በኩል ለማሰራት እና በአጋርነት ለመስራት ነው ተፈራርመን እ፣ እንደዛ ነው ሀሳባችን።
ጉዳዩ ተመዝግቦ ነበር አይደለም?
አዎ ነግሬሽ ነበር ቀጠሮ ለማስያዝ የተመዘገበው ትብብር በሚለው ነው ማስታወቂያ ለማሰራት በሚለው ነው?
እ
ማስታወቂያ ለማሰራት ብለው ነው ያስመዘገቡት?
ማስታወቂያም እኛ ምንድን ነው ያስመዘገብነው የ partnership ነው። ግን partnership የአጋርነት ግን አብረን አብረን የምንሰራው ደግሞ ማስታወቂያውን በተመለከተ ነው ከእናንተ ድርጅት ጋር አብረን የምንሰራው። በቋ- ግን ምንድን ነው በቋሚነት ነው እኛ የፈለግነው። በቋሚነት እ፣ የሁለት የሶስት ወር እንደዚህ ፕሮግራሞች ይኖራሉ፣ ልዩ ልዩ ፕሮግራሞችም ይኖራሉ። ያንን በቋሚነት እ፣ ከእናንተ ድርጅት ጋር ለመስራት ነው እንጂ አንዴ ከፍሎ አሰርቶ ለመለያየት እንደዛ አይደለም።
እንደዚህ ጉዳዩ ከተመዘገበ እንግዲህ የሚመለከተው አካል ይደውሉልዎታል።
Okay አይ ቆየ ብዬ ነው ምናልባት ወይ ቀ- ቀኑን ማወቅ አይቻልም ለዚህ ቀን ቀጠሮ ምናምን ማለት ቀኑን እኔ ማወቅ አልችልም፣ ግን ይደውሉልዎታል።
እሺ በቃ እሺ